Hello
Hello ሰላም፣ እንዴት ነህ?
አለሁ እግዚአብሔር ይመስገን። እንዴት ነህ?
አለን። ስዊስ በነጭ በጥቁር አላችሁ እንዴ?
አለን። አዎ ሀያ ሀያ ሁለት አለኝ። አዎ የለጠፈ ነው ያለጠፈ ያ የለጠፈ
የለጠፈ ሶስት ሚሊዮን አንድ መቶ ሺህ ብር
እንደዛ
አዎ አዎ ሶስት ሚሊዮን አንድ መቶ ሺህ ብር ኪሎ ሜትር አስር ሺህ ራሱ አልሄደም። ከዘጠኝም የሚባል አለኝ።
አንድ ከሁለት ከስምንት እንኳ የለም። እሱንም ባንክ የሚያመቻችልኝ ከሆነ ነው።
አይ ባንክ አይደለም። ባንክ ከፈለክ አለኝ silver አለኝ። እኔ ሁለት ከዘጠኝ ባንክ አመቻችልሃለሁ። አን- አንድ ሚሊዮኑ ባንክ አመቻችልሃለሁ። tint ያለ silver አለኝ። silver በጥቁር አለኝ
እኔው ለው መጥቼ ታዲያ የት ነበር እናንተ?
እና ፍላወር ነው እና አሁን ቢሮ ነው መስቀል ፍላወር።
ስመጣ እደውልልሃለሁ።
እሺ ስንት ሰዓት ላይ ትደርሳለህ? ልጥራው መኪናውን።
እ፣ ወደ ስምንት ሰዓት እሺ ስለዚህ እ፣ ከቡን በጥቁ- በነጭ ጣሪያም አለኝ carbon color በነጭ ጣሪያም አለ ጥቁር እ፣ silver በጥቁር ጣሪያም አለኝ።
በቃ እሺ።
የትኛውን ላመቻችልህ? ሁለቱን ልጣቸው።
አ አ እሺ ወንድሜ አብዬ ሁለቱን ስዊፍቶች አንጣልኝ ከሰዓት። እሺ ሁለቱን ስዊፍቶች አንጣልኝ ከሰዓት። ወይ hello ማለቴ ሁለት ከዘጠኝ ብሎ ሁለት ከዘጠኝ አይሸጥም። መተቸት ተጠቅመሻላችሁ።
ምን አ- እንግዲህ ያው ቀርበህ መነጋገር ነው። ከተፈተሸ በኋላ ያለውን ነገር እነጋገራለን። እሺ ካ- ካርቦን በነጩን አንጣልኝ። እሺ እሺ ወንድሜ እሺ፣ እና ናቀ በቃ በኋላ እሺ እሺ